ጤና ይስጥልኝ ከቪዲዮ ኢትዮጵያ ነበር የምደውለው መስመር ተቋረጠ።
አ ተቋረጠች ይቅርታ። ቤት ሽሮ ሜዳ ምኑ ጋ ነው?
ሽሮ ሜዳ ዜሮ ዘጠኝ ቀበሌ ዜሮ ዘጠኝ ቀበሌ አ ከጉንድች በታች
ጉንድሽ በታች አ ስልክ ቁጥር ስም ይነግሩኛል?
አ የኔን ስም አዎ ይንገሩኝ።
ነሽ በላይነሽ
በላይነሽ ማን?
መረቀው
ምንድን ነው ተበላሸ ያሉኝ? የቁም ፍሪጅ ነው refrigerator አ ፍሪጃ
አያቀዘቅዝም ነው አዎ ጭራሽ አይሰራም።
ጭራሽ ነው አይነሳም። ሲ- ሶኬት ሲሰካ አይንቀሳቀስም። አዎ መብራት የለውም።
አዎ
እሺ ደንበኛችን ጥያቄዎትን መዝግቤ ለጥገና ክፍል በአስቸኳይ ብዬ መዝግቤ አስተላልፍልዎታለሁ። ሌላ መርዳት ነገር ይኖራል?
አመሰግናለሁ። ሌላ ምረኝ ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምፅ በኋላ ያስቀምጡ። መልካም ቀን